ሄሎ ሄሎ እሺ አንዴ እሺ health insurance ሌላ የ communication ምርጫ አማራጭ የላችሁ ምን አሉኝ?
ሌላ የ communication አማራጭ የላችሁም ወይ የኮሚኒኬሽን እ፣ ማለቴ እንደዚህ በስልክ ምናምን ትንሽ ተወደደን
ይቅርታ ደንበኛችን ድምፆት ጥርት ብሎ አልተሰማኝም። ምንድን ነው ያሉኝ?
እሺ health insurance እያልሽ ነበር አዎ health insurance at least ሰላሳ ሺህ ዩሮ አካባቢ እሱ ማሳየት አለቦት። ከዛ ውጪ የተሰጡትን acceptance letter፣ proof of fund፣ bank statement ጨምሮ ማለት ነው ከስድስት ወር transaction ጋር የቢያንስ ስድስት ወር transaction ሊኖረው ይገባል። ከዛ ውጪ እዛ ሄደው ሲኖሩ cover ማድረግ መቻሉትን ማረጋገጥ